ጤና ይስጥልኝ።
ሰላም አሚን ጀነራል ሆስፒታል ነው።
አሚን ጀነራል ሆስፒታል።
እሺ ከአሪፍ ፔይ ነበር የምደውልለው። ትሎት እባላለሁ።
እሺ እሺ በ POS ማሽኑ ለተወሰነ ጊዜ ምንም አይነት transaction የፈጸመው አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበረ።
ምንም የለም። እኔ ካ- cashier ኦቹ ናቸው actually የሚጠቀሙት ግን ምንም inform ያደረጉኝ ነገር የለም።
ፌደራል ገቢዎች ላይ ያሉት በጣም እሺ አካባቢዎች ላይ ካሉ ይጠይቁልኛል፣ ለምኛቸው እ?
አካባቢዎች ላይ cashier ዎቹ ካሉ ይጠይቁልናል።
እኔ አሁን ውጪ ነኝ።
እሺ እ፣ በ- ከእነሱ ጋር በሚገናኙ ሰዓት ዘጠና ሶስት ዘጠና አምስት ላይ ደውለው inform ያደርጉን።
እሺ እሺ ለምኛቸው እናመሰግናለን። መልካም ቀን ይሆናል። እሺ